Haya, hello hello
Elif.
Hello.
Elif ሰላም ነው brother።
አረን ሰላም ነው አባ ኤልፍ ሰላም ነው።
አለን ሁሉ ሰላም አይሰማም?
ይሰማል ይሰማል አባ ይሰማል እንትን አለ ምን?
እግዚአብሔር ይመስገን እንዴት ነህ?
አለሁልህ አባ ሁሉ አማን ይሰማሃል? አ?
አዎ እየሰማሁ ነው አባ
ቴሌግራም ላይ የ- የማይስትሮ አዎ።
ልክልን አዎ አይቻቸዋለሁ
አዎ ቴሌግራም ማይስትሮች ልክልን ነበር።
አዎ አየኋቸው አባ አያቸው?
አዎ ግን ትንሽ price ኣቸው በጣም ውድ ሆነ price ኣቸው በጣም ውድ ሆነ
አዎ ተወደደ በጣም?
maybe ከባንክና ከ financial አዎ፣ መቶ ሀያ ሺህ ብር ኢንስቲትዩሽን ነው ጋር ማለት አዎ መቶ ሀያ ሺህ ብር ነው ያልከኝ maybe በ collateral ከባንክ ጋር ምናምን አዎ።
ተያይዞ የሚመጡ ከሆነ በብዛት ስለምንፈልግ አሪፍ ነው ለእኛ ደስ ይለናል ማለት ነው ግን አንድ ነ- አሁን ለምሳሌ አስር አንድ ነጥብ ሁለት ሚሊዮን ለ delivery ለ startup business it is very difficult
ለምሳሌ እናንተ በብዛት የምትፈልጉ ከሆነ ዲስካውንት አሉ።
ዲስካውንት ማለት ምን ማለት ለምሳሌ አስር የምትፈልጉ ከሆነ ወይ agent ኤ-
እ።
ለምሳሌ በብዛት የምትፈልግ ከሆነ discount አሉ።
ይኸው ነገርኩህ እኛ አንደኛ እኛ ለምሳሌ አንተ የምንፈልገው አስር የምትፈልግ ከሆነ
ገባኝ እኛውን ምስራቅ ላይ ነው ምስራቅ ላይ agent ላይኖራችሁ ይችላል አይደለ እሳ እናንተ currently የጀማሪ ቢዝነስ ናቸው እኛ ደግሞ e-commerce ነው የምንጀምረው አዎ።
ኤሌክትሮኒክስ ቢዝነሳችን ማለት ነው okay
not only እና እኛ ገዝተን ብቻ ሳይሆን መፈ- መቀጠል የምንፈልገው እኛ as agent ምስራቅ ላይ ሆነን አዎ።
ድሬዳዋ፣ ሀረር፣ ጅጅጋ ላይ ሆነን በዚህ የምታመጡትን ምርታችሁንም ለመሸጥ ነው የምንፈልገው። ገባ? long term የሆነ relationship build ለማድረግ okay ነው እንደዛ የምንፈልገው።
agent መሆን የምትፈልግ ከሆነ እኮ እ፣ በዚህ ዋጋ አይደለም የምትሰራው።
እሺ፣ ምን ያህል discount አለ?
okay፣ የምንፈልገው ይሄንን ነው እኮ agent ምናምን ነው የምንፈልገው። እኛ አዲስ አበባ እሺ ስላለን እ፣ ወደዛ ያሉት እናንተ ብትይዙልን ለእኛ more customer ያመጣልናል።
አ ገብቷል?
አ አይ፣ እናንተም እኛም እንጠቃቀማለን ማለት ነው።
አ ግን እናንተ ስለዚህ አሁን agent ነት የ agent መሆን criteria ከፈለጋችሁ criteria ያላቸዋ እሱን ላክልኝና documentation ኑን ለማሟላት እንሞክር። agent ማለት እናንተ ኦኬ እና agent ኤጀ- ስታደርጉ criteria ው ምንድን ነው የሚለውን አዎ ነገር
okay እሺ እና እልክልሃለሁ ያሉትን መረጃውን benefit ኦች እልክልሃለሁ።
package benefit ኦችን ልላክልኝና እኔም financial ተቋም ነው የምሰራ ገባ e-commerce ም አለን እኛም okay እንሸጣለን plus to that food delivery አለን hotel booking አለ ሶስት product ነው ይዘን የምንመጣ ማለት ነው እና launch ስለሆነ as agent ም ሁለቱንም ነው wholesaler ም ስለሆነ stock ም ስላለን ከዛ display እናደርጋለን plus to that እስከ delivery የሚፈልግ ከሆነ ቤቱ ድረስ እንወስድለታለን access ኡ easy ነው የሚሆን እና basic የምትላቸውን criteria ላክልኝ እና በዛ መሰረት እኔ documentation ለማሟላት እንሞክር። factor የሆኑበትኝ ነገር ደግሞ ካለ share ላድርገን።
እሺ እሺ ነግራ የሚያስፈልጉትን ነገሮች ብዛታቸውን፣ ዋጋቸውን፣ ሁሉም ነገር እነግርሃለሁ። እሺ በቃ ቴሌግራም ላይ share አድርገኝ።
እሺ brother፣ እሺ እሺ፣ አመሰግናለሁ አባ።
እሺ